Hello ጤና ይስጥልኝ መለስ አደር ቴሌቪዥን።
Hello አቤት ጤና ይስጥልኝ
አብሮ ይስጥልን።
ቴሌቪዥን ነው። ምን ልርዳው?
ስልኩ ኮድ ላይ ገባብኝ። PIN code የጠየቀ ነው።
ምናምን ይቅርታ እ?
ስልኩ ኮድ ላይ ገባብኝና
እሺ
PIN code የጠየቀ ነው።
PIN code እየጠየቀ ነው። ዘጠኝ ዘጠና አራት ላይ ኮከብ ዘጠኝ ዘጠና አራት መሰላል አድርገው ይደውሉና እዛ ላይ መረጃውን ተከትለው ይነግሮታል።
ኮከብ ዘጠኝ ዘጠና አራት መሰላል አድርገው እ, ጽሁፍ አለ። ጽሁፉን እየተከተሉ ያገኛሉ። PIN code እንትን በሱ ላይ ልደውላ።
አዎ።
ሰማንያ ሶስት ቤት እኮ ነው።
ይሄኛው ቴሌቪዥን አይደለም። ይሄኛው የዛ መረጃ አይደለም። እኔ ለዳወት ብዬ ነው እንጂ የሱ መረጃ አይደለም። ዘጠኝ ዘጠና አራት ሲደውሉና እ, እንትን ያድርጉ
እሺ